እሺ ሰላም መጨረሻ ላይ post የተደረገ ከዴኬር ጋር በተገናኘ የሰራችሁት ቪዲዮ ማስታወቂያችሁ ላይ የ software developer ኦች እንደምትፈልጉ ጥሪ ማድረጋችሁን አይቼ ነበር የደወልኩት። so register ለማድረግ እናንተ ጋር ምንድን ነው ማድረግ ያለብኝ?
ለማስቦትና እንደውልልዎታለን።
እሺ
ለመስቦትና እንደውልልዎት ይሆናል።
በጣም ደስ ይለኛል። እሺ
hello፣ አይሰማም?
ይሰማል፣ ይሰማል፣ ይሰማል፣
hello፣ ይሰማል። hello
እሺ፣ ስሞትን ማን ልበል እ፣ ነብዩ ዳንኤል
እሺ፣ ስሞት ንገሩኝ።
ነብዩ ዳንኤል ነብዩ ዳንኤል
አቤት፣ ስሞትም አልበል ነብዩ ዳንኤል
ነብዩ ዳንኤል
ነብዩ ዳንኤል።
አ በጣም ይቅርታ ድምፆት ይቆራረጣል።
እሺ፣ አሁን አይሰማም። ልክ ነሽ። ነብዩ ዳንኤል ነብዩ ዳንኤል ሄሎ
ሄሎ፣ አቤት